በፊት ይሞላ ነበር ማለት ነው። አሁን ላይ እንደዛ አይደለም።
Hello hello፣ አቤት።
ሰላም ሎማ አቤት።
ከችፕችፕ ነበር የደወልኩልዎት።
እሺ ውዴ።
ይቅርታ እ፣ ሽንኩርት ላይ ቢ order አድርገው እ፣ እርጥብ ነው የሚል complain አቅርበው ነበር።
እ?
እርጥብ ነው የሚል complain አቅርበውልን ነበር።
ከዚህ በፊት ነው። አዎ ከዚህ አዎ፣ በፊት ከዚህ ነው በፊት።
እኔ ያደረኩት። አዎ
okay። ከዛ በኋላ order አድርገው እንዴት ነው?
የአሁኑ ቆንጆ ነው።
ቆንጆ ነው።
አዎ okay። ስለዚህ እንዲስተካከል ነው የጻፉት ማለት ነው። እኔ እሺ፣ እናስተካክ- አስተካክለዋለሁ።
በቃ አይ ችግር የለም እኛ እንድናስተካክል ነው አይደለ? እርጥብ ነው ምናምን ብለው አዎ፣ complain አዎ።
የጻፉት።
አዎ በቃ ትክክል ነው። እሺ፣ እሺ አስተካክዬ እጥፋለሁ።
እሺ፣ አሁኑ ላይ መልካም እሺ እሺ